ሄሎ ሄሎ ጤና ይስጥልኝ።
ሰላም ፊሊስቶን ሆም አዎ ልክ ነው። ፊልሚስቶ ነው ስለ የደወሉ አ፣ አቶ ጸደቀ ጅምዓ ቆ- ቀጥሮኝ ነበር ለዛሬ እና ኤግዛክት ግን ሰዓት አላረግንም። ዛሬም ረብሻ ነበር እና እና ኢንፎርም ታደርግልኝ ዛሬ መምጣት እችላለሁ። ነገም ስንት ሰዓት መምጣት እንደምችል ዳውድ እባላለሁ።
okay ስልክ ቆይ ልስጦት እና እዛ እሺ።
ቁጥር ላይ ደውለው ይ- ይነግሯቸዋል።
ያዘዝ።
እሺ የ reception ዜሮ አንድ አንድ ዜሮ አንድ አንድ
እ?
ሺ ቤት አራት ስልሳ ስድስት አራት ስልሳ ስድስት
ዘጠና ስድስት ሰማንያ አንድ ዘጠና ስድስት ሰማንያ